ትንሽ የሞከረበት ሰዓት ከአስራ ሰባት ከሀያ አንድ
አሎ hello
ኦ
እ ከቤት ቤት ነው የምደውለው።
እሺ
እሺ ከአንድ ወር በላይ የሆኑት transaction ኦች check ማድረግ አንችልም። ይቅርታ እ አስራ ሁለተኛ ክፍል ወር ላይ የነበረውን ላይ ያለት አልችልም። ቀኑ አንድ ወር ስላለፈው አዎ እሱም ማየት አልችልም። አሁን በቅርብ እሺ፣ የ- በቅርብ ያዘዝኩት የተ- ሶስት መቶ ብር ግን አይቼ የለታለሁ። account ኦት ላይ አሁን ብር የለትም። ሀምሳ ሳንቲም ብቻ ነው ያለት
እ የእናንተ
የእርሶ
ያ ሶስት መቶ
እኮ የእርሶ account ላይ ሀምሳ ሳንቲም ብቻ ስላለ የሚያወጡት ገንዘብ አይኖርም ማለት ነው።
እንዴት ላድርገው አሁን እሱ
deposit ያድርጉና መጫወት ከፈለጉ እንደዛ ያድርጉ።
አብሽር okay እሺ እሺ መልካም ጊዜ ነው።